ሁለት ሶስት ብለውትሽ
ሄሎ ሄሎ ገበየ
እ አሚር ነው አዎ አዎ ከቻኖሌ ለቡ ያስከ order ታዟል።
እኮ ገና ቆይቶ እኮ ነው። አሁን እኮ ነው ገና የታዘዘው።
ኧረ አስር ደቂቃ ወ- ነው ይዝን አንተ ላይ ኦርደሩ እ እ?
እ፣ አስር ደቂቃው ነው order ኡ አንተ ላይ ራሱ።
እ ስልሽ የሚሄድበት ቦታ ነው እንጂ ችግር የለውም እኮ እሱ።
እሺ አይ በቃ ከቆየብህ ቆይተውብኛል ብለህ መልስ አሳውቅሽ bot ላይ እሺ።
ማለት ነው።
እሺ፣ እሺ